Hello ሰላም ጤና ይስጥልን። ችፕችፕ
ሰላም ጤና ይስጥልኝ።
አዎ እንትና አዝዤ ነበረ ፓስታ፣ ግን confirmation code ኡ አልደረሰኝም። የሌሎቹ ደርሶኛል።
okay። መች ነበር ያዘዙት?
ትናንት ላይ ትናንት ወደ ማታ ላይ ነበር። የሌሎቹ ደርሶኛል፣ የፓስታው ግን አልደረሰኝም።
በዚህ ቁጥር ነበር።
አዎ በቢሮ አክሲዮን ነው።
ዘቢባ ሁሴን በሚል አዎ አዎ
ከመሸ ነበር group ኡን የሞላው።
ከሌሎቹ እኩል ነው የሞላው።
okay፣ አዎ፣ status ላይ ነው። ከዛ accept ስላልተባለ ነው። አክሰፕት ዋው።
ሲባል ይደርሶታል። ሌላውን እንኳን ወጥቷል። እሱን የቀረው ነገ ይመጣሉታል።
ነ- okay አሁን አብሮ አልወጣም። እኔ ደግሞ ዛሬ አልወጣም።
ነበረ የሚመቸኝ።
okay ይቅርታ፣ ወይ warehouse እጥረት ስላለ ነው እንደዛ የሚያጋጥመው accepted ያልተባለው።
እም፣
ከሌለ እሺ።
እሺ፣ ወይ ነገ ይመጣሉታል፣ ካልሆነ refund ነው የሚደረገው።
በቃ እሺ፣ ካልሆነ ወይ አዎ፣ refund የሚደረግ እሺ፣ እሺ መልካም ቀን። እሺ፣ አመሰግናለሁ።
ማለት